Hello አቤት
አምቡላንስ ፈልገን ነበረ።
መልካም። እሺ ከየት ወዴት ነበር?
ምንድን ነው ከየካቲት እስከ አሚን ሆስፒታል ድረስ ነው።
communicate አድርጋችኋል?
አዎ፣ አላ- አሁን እየደወለ ይሄን ቁጥር ልሰጠው
አይ ወደ እንትን ነው የምልህ ወደ ወደ የምትሄዱበት ሆስፒታል።
OK ሆስፒታሉን ቀድመን አናግረን አዎ ለምን ለ OK ምን- ምን ቦታ ምናምን ምናምን ነው ወይስ አዎ ወደ የምትሄዱበት ሆስፒታል ማወቅ አለባችሁ። ከዛ እኛም cross check ስለምናደርግ
OK እዛም እንደምንመጣ ቀድመን አዎ።
ቀ- ቀጠሮ መያዝ ማለት ነው እነሱ ጋር።
አዎ
እሺ እሺ እሺ